hello
አቤት ጤና ይስጥልኝ።
እድሜ ይስጥልን።
ምን ልታዘዝ? ቴሌቪዥን ነው ይሄ።
አይ ወደዚህ ደውይ ብሎ text ደርሶኝ ነው።
እሺ፣ ስለ ቴሌቪዥን ማንኛውም information ካለዎት መጠየቅ የሚፈልጉት ካለ እንዲጠይቁ ነው። ቴሌቪዥን game ነው። ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው መጀመሪያ ይደውላሉ የቴሌቪዥን መረጃ ለማግኘት።
ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውላሉ።
እሺ፣ ከዛ ሰባ ቁጥር ይጫኑና አማርኛ ያደርጋሉ ቋንቋውን። ሶስት ቁጥር ላይ ለመጫወት የሚል ይመጣል።
እሺ፣ ጥያቄና መልስና እድሉን ይሞክሩ የሚል እሺ፣ ለጥያቄና መልስ ሁለት ቁጥር ላይ ኮ- ለመግዛት የሚል አለ። coin ይገዛሉ ከሁለት ከሁለት ብር ጀምሮ።
እም፣
አንድ ቁጥር ላይ ደግሞ ይመዘገባሉ።
እሺ፣ ሲመዘገቡ ዕለታዊና ሳምንታዊ ጥቅል አለው፣ ፓኬጅ አለው።
እሺ፣ ዕለታዊ ከሆነ ሁለት ብር፣ ሳምንታዊ ከሆነ አስር ብር ይወስድና ትኬት ያስገባሉታል።